ሄሎ ሄሎ
ሄሎ ጤና ይስጥልን ቤት ቤት
አብሮ ስልን እንትን ቆምሬ እስካሁን ዛሬ ሶስተኛ ሁለተኛ ቀን ሶስተኛ ቀን ምን ነው ነው በነው
አልገባም ብሩ እስካሁን አልተላከም ከወደ ቴሌብር እንትን ብዬ
መቼ ነበር ያደረጋችሁት?
ትላንት አስራ ከት- የዛሬ ሁለት ሶስት ቀን ምናምን
እሺ ቤት ቤት ቁጥሬ ነው።
አራት ዜሮ ዜሮ ሌላ ስልክ እሺ ንገረኝ። ቅድም ደውላልኝ ነበር እንዴ?
አዋ ቅድም እስከ ማታ ያው- እንትን ብለሽ አዎ ብለን ነበረ፣ ግን እስከ አሁን የሚገባ አይመስለኝም። Already እኛ አራት ሰዓት ስለምንወጣ አሁን እስከ ነገ ድረስ ይጠብቁን። ይቅርታ በጣም
እስከ ነገ አዎ
ዛሬ እኮ ሶስተኛ ቀን ሰሞኑን አን- አንድ ላይ አዎ፣ ነገ ይቅርታ በጣም እስከ ነገ ይገባል።